Hello፣ ነው ጤና ሰላም ጤና ይስጥልን። Donkey Tube ነው።
አለን። ያው እንትን ፈልጌ ነበር YouTube
ምን አል-
ስልጠና ለመውሰድ ነበር።
እሺ፣ ይቻላል። ስሞቱ ማን ልበል?
እ፣ ዮሐንስ
ዮሐንስ ማን?
ዮሐንስ ጸጋዬ
ከየት አካባቢ ነበር የደወሉልን?
ፒያሳ።
እሺ፣ ስልክዎትን ይሰጡኛል?
አዎ ይሄ ነው። እ፣ አዎ ዜሮ ዘጠኝ እሺ፣ ስልሳ ሰባት እሺ፣ ሰላሳ አምስት እሺ፣ አስራ አምስት ሰማንያ እሺ። በአካል ነው ኦንላይን ለመማር ያሰቡት?
እ፣ ኦንላይን በምን ይቻላል?
ኦንላይን ያው ያሉበት ሆነው መከታተል ይችላሉ።
Okay online። እሺ
እሺ፣ ሶስት ወር ነው የሚፈጀው ኮርሱ።
እህ፣ ለወር ከአስራ አምስት ቀን ያህል በሳምንት ሁለት ቀን በአካል የተማሩትን link እንልክልዎታለን። በሳምንት አንድ ቀን ደግሞ ከኮሜዲያን እሸቱ ጋር Zoom meeting ይኖረዎታል። ለአስራ አምስት ቀን assignment የሚሰሩበት ይሆናል። አንድ ወር ደግሞ final ቪዲዮ ሰርተው የሚመረቁ ይሆናል። ለዚህ የምናስከፍለው በ credit hour ሰባት መቶ ሀምሳ ብር ነው።
እህ፣ አጠቃላይ የምንሰጠው credit hour ደግሞ ሀያ ነው
okay። ስለዚህ ስንት ማለት ነው?
አስራ አምስት ሺ ስንት?
አስራ አምስት ሺ okay። ክፍያው በአንድ ላይ የሚከፈለው ወይስ?
ክፍያው አንዴ ነው የሚከፈለው። ሌላ ተጨማሪ ምንም አይነት ክፍያ አይኖርም።
okay። ሰው ክፍያውን